ሄሎ ሄሎ ጤና ይስጥልኝ።
ጤና ይስጥልኝ።
ከ ChipChip ነበር የምንደውሎት።
እሺ ድንች order አድርገው አልመጣልዎትም ነበር ወይራ ውስጥ እጥረት ስላጋጠመ። ነገ መረከብ አዎ።
ይችላሉ?
አይ ነገ ስራ ስለማንገባ ጠዋት እስከ አራት ሰዓት ካ- ባለው ከላካችሁ ይቻላል።
አይ እንደዛ እንኳን ቃል ልገባልዎት አልችልም። የሚደርሱበትን ሰዓት ስለዚህ ሰኞ- ስለማናውቀው ለሰኞ ይሁን።
ሰኞ አዎ፣ አዎ።
በቃ ሰኞ እንልክልዎታለን።
እሺ።
እሺ መልካም እሺ።